ጤና ይስጥልኝ። የበረራ መረጃ ማሰለባ ኩምነደው
ሌላ Hello፣ ጤና ይስጥልኝ።
ትኬት መጠየቅ ፈልጌ ነበረ።
ትኬት ት- የትኬታ እንትን ላይ አይቼ ነበር ቲክቶክ ላይ እሺ፣ ምን ነበር የፈለጉት?
እና የትኬት price ለማየት ለማወቅ እሺ፣ ከየት ወዴት ነው?
ከኢትዮጵያ ኳታር ከኢትዮጵያ ዶሃ።
ኳታር። እሺ፣ ለመቼ?
እ፣ ለዛሬ ሳምንት ለዛሬ ሳምንት መሄጃ ብቻ ነው የሚፈልጉት?
አዎ መሄጃዎች እሺ። አንድ ደቂቃ እያየሁ ነው።
እሺ እና እሺ እሺ እንጨርስና ሌላ ይንገሩኝ፣ ችግር የለም።
እሺ ከኢትዮጵያ እንደገና ካናዳ
ከኢትዮጵያ ካናዳ።
አዎ ካን- የት ነው ጄ ካ- ካንጋሪ ካንጋሪ
ካልጋሪ ለ አዎ ለአንድ ወር ነው ግን ያኛው ደርሶ መልስ ነው የካናዳው
እ፣ no no ለመሄድ ለመሄጃ። okay፣ እሺ።
አዎ
ይሄኛው የኳታር ዶሃው አዎ የሚቀንሰው አርባ አምስት ሺ ዘጠኝ መቶ ሰማንያ ሁለት ብር ነው። በኢጅፕት ኤር ካይሮ ላይ አንድ stop አለው።
okay transit transit ሁለት ሰዓት ከአስር አለው። ያው ከ plane ኳታር ኳታር ኤርዌይስ ወይ ኢትዮጵያን ኤርዌይስ የለ ኢትዮጵያን ኤርላይንስ ነው ቀጣይ የሚቀንሰው አርባ ሰባት ሺ ሰባት መቶ ስልሳ ሰባት ነው።
okay እሺ በ- አሁን በዛኛው ሳምንት የሚቀንስ አለ የለማ ሌላ ከዚህኛው ቀኑ የሚቀንስ ችግር የለውም ማለት የዛሬ ሳምንት ቀኑ exact ቀኑ ችግር የለውም ግን ያው በሳምንት ውስጥ ባለው አ
okay እሺ። አንድ stop ዱባይ ላይ ያለው አለ November ሀያ አምስት ሰኞ የሰኞ ሳምንት ማለት ነው።
እሺ ሰኞ ሰላሳ እሱ ስምንት ሺ ትራንዚት ነው
አዎ ዱባይ ላይ አንድ stop አለ okay ስንት ሰላሳ
ሰላሳ ስምንት ሺ አንድ መቶ ዘጠና አምስት
እሺ እሺ የዶላሩ እሺ የካናዳውን እሺ።
የእንትን ካልጋሪ ነው ያሉ አ
ይሄኛው መሄጃ ብቻ ከአንድ ወር በኋላ ከአንድ ወር በኋላ
ይሄኛው አንድ stop ለንደን ያለው አለ አ
እሱኛው መቶ ሀምሳ ስምንት ሺ ሶስት መቶ አርባ ዘጠኝ ብር ነው አንድ መቶ ሀምሳ ስምንት ሺህ አዎ ሶስት መቶ አርባ ዘጠኝ ብር ይህ አንድ stop ያለው ነው እሺ በኢትዮጵያን ኤርላይንስ ያ ያ መጀመሪያ የነገርኩት ኤር ካናዳ ነው እሺ በኢትዮጵያን ኤርላይንስ ያለው በረራ መቶ ሰባ ሺ አንድ መቶ